ሄሎ ጤና ይስጥልን መርጋባ ጤና ይስጥልን አብሮ ይስጥልን ሳይሰማ ምን ልታወት
ሄሎ
ለ- ምን ልታወት አባት ሰማኝ ኦኬ አይ እንትን መኪና ፈልጌ ነበር የሚሸጥ ሱዙኪ ብሪ አላችሁ እንዴ
ዚኬ ኤቭሪ የለንም እም፣ ኦኬ እሺ ምን አይነት አለ ማለት ለሬድ የሚሆን አነስ ያለ መኪና አለ እጃችሁ
እ፣ ቪት ከባንክ አለ ጋር የሚመቻች ቪት
ቢት ኦኬ ሸ- ማለት እ፣ ከባንክ ጋር ስንት አለው ቢት
እኮ ከባንክ ጋር ይመቻችለታል ምን ሁሉም አይነት መኪኖቻችን ከባንክ ጋር እናመቻቻለን
ማለት ካሹን ያው አነስ ያለ ስለሆነ እ፣ እስከ ስ- እ፣ አሁን እንትን ሱዙኪ ብሪ ያልኩሽ እስከ ስድስት ነው ካሽ የሚችል